hello ጤና ይስጥልኝ።
አብሮ ይስጥልን።
አሁን ማሽን ጠይቀሽኝ ነበር።
አዎን።
አልቋል። PLC ነው ድርጅታችሁ?
PLC አይደለም።
ንግድ ፍቃድ፣ እሺ ኮፒ፣ ንግድ ንግድ ፍቃድ ፍቃድ ኮፒ፣ ኮፒ፣ መታወቂያ ኮፒ። ተወካይ ነሽ አንቺ?
አዎ ከውልና ማስረጃ ነው ውክልናሽ?
አዎ ህጋዊ ውክልና ነው ያለሽ?
አዎ በቃ ውክልናሽን ኮፒ፣ መታወቂያሽን ኮፒ፣ ንግድ ፍቃድ ኮፒ እና የሰጠንሽ መረካከቢያ ፎርም አለች አይደል?
አዎ አዎ።
መረካከቢያ ፎርሟን የሁለቱንም የማሽን ይዘሽልን ትመጫለሽ እሺ እሺ።
እና ንግድ ለሁለቱ ፍቃድ ኮፒ እ? ንግድ ፍቃድ ኮፒ፣ መታወቂያ ኮፒ፣ ውክልናሽን መረካ- ከውልና እና መረካከቢያውን።
ማስረጃውን አይደል? እና አዎ።
መረካከቢያውን ሁለቱን ፎርም ይዘሽልን ትመጫለሽ እሺ፣
የሰጠንሽን።
አመሰግናለሁ።
እሺ ማ እና ደግሞ